hello ከውስጥ ነው ከውጭ? አቤት ሰላም ነው? ጤና ይስጥልኝ።
አብሮ ይስጥልን።
እ፣ ከናሪ ቴሌኮም ነበር የምደውልልህ ከቴሌ እሺ
እ፣ በእኛ ስር agent ተመዝግበ ነበረ እና balance እ፣
ቴሌብር ላይ እያስገባሁት አይደለም እ፣
አ
ሚዛን ነው አቋርጠው።
አይደል ያንተ?
አ ሚዛን ነው።
አ፣ balance ልጆች ዛሬ አሉና እያስገቡ ስለሆነ የተወሰነ balance እንድታንቀሳቀስበት እንድናስገባልህ ነበረ።
ነው።
አ፣
okay ልጆች ይመጣሉ ስ- ይደውሉልሃል።
አይ እኔ እንትን ትቼው ነበር ለዛ ሁሉ አልፈር ለስራ ወጣ ስላልኩት ምን አልከኝ?
ሩቅ አካባቢ ነኝ ከሚዛን ወጣ ላለሁ okay ወጣ ስላለህ ስራ ቦታ እዛ ስለሆነ ስመጣ ደውላቸዋለሁ።
እሺ።
ወይ እዚሁ branch መድረስ እችላለሁ መሰለኝ።
አዎ መ- መጠቀም የትም ሆነ መጠቀም ትችላለህ።
አዎ ችግር የለውም።
እሺ